ያበራል። ይሁልኛ ፏሳ ይላወስም ልብ አርጎ አይኗ ሰው ይጠራል። ለአንድ አፍታ ደረቷ ሲገለጥ የጉድ ነው እንደ ጧፍ ያበራል። ይሁልኛ ፏሳ ይላወስም ልብ አርጎ አይኗ ሰው ይጠራል። ያስገርማል ሲያዩት ልብ ደስታ ስትስቅማ ጥርሷ ሰው ያፈሳል። ወከክ አርጎ መላ ሰውነቷም በማስገደድ ፍቅርን ይጋብዛል። የጉድ ያለህ ከእግር እስከ ራሷ አሞን አምኖ በውበት አቷታል። ወይ መታደል ሰው ይውደድሽ ብሎ እንዲያው ከላይ መርቆ ሰጥቷታል። ከሩቅ የሚታይ ስርክክ ያለ አንገቷ እንደ ችቦ ስርክትት ያለ አንጀቷ ላይን የሚያጠግብ ሞላ ያለ ባቷ አወይ አወይ ልጅቷ አወይ አወይ ልጅቷ አወይ አወይ ልጅቷ አወይ አወይ ልጅቷ ደርባባ ቆንጆ ጸጉረ ቆንዳላ ሽንጣ ረግራጊ ባተ ሞንዳላ ሸ ያለ ውበት ፏ ያለ ገላ የማትጠገብ የማትጠላ ባለጋቢናት ባለቡልኮ ባለጋቢናት ባለቡልኮ ፍቅሯ ይሞቃልኮ ፍቅሯ ይሞቃልኮ ፍቅሯ ይሞቃልኮ ለደራሽን ትመጣ ደነገጥኩና መግቢያው ጠፋብኝ ስልም አድርጎ ልቤን ነስቶኛል ፍቅሯን ቀጥቅጦን አንሰብስፎኛል በክፋት አግባኝ እኔ በርዶኛል እኔ በርዶኛል እኔ በርዶኛል አሸበሌን አሸበል ጋሜ አሸበሌን አሸበል ሎጋ ሽማግሌ ቀርቦ ዳኛ ተሰይሞ ሽማግሌ ቀርቦ ዳኛ ተሰይሞ የሁለታችን ጉዳይ ግራና ቀኝ ቆሞ ፍቅሯን በአደባባይ ቆሜ ተሟገችው ፍቅሯን በአደባባይ ቆሜ ተሟገችው ምነው እፎይ ባልኩኝ ልቧን ረትችው አሸበሌን አሸበል ጋሜ አሸበሌን አሸበል ሎጋ ያጥራቸው እሾክ ቢሞዣለቅ ክፉ ውሻቸው ይዞ ቢደርቅ እኔ ልጅቷን ካየኋ አለቅም እኔ ልጅቷን ካየኋ አለቅም መሸትሸት ሲል ይዘን ደፈጣ እንመክትና ዱላም ቢቃታ እንሂድና ይዘን እንምጣ እንሂድና ይዘን እንምጣ አሸበሌን አሸበል ጋሜ አሸበሌን አሸበል ሎጋ ምነው ጓደኞቼ መላ በሉኝ እንጂ ምነው ጓደኞቼ መላ በሉኝ እንጂ በኮረዳ ፍቅር ተይዤ ስባጂ ስትመጣ ከበን በለሎጋው ሺቦም ስትመጣ ከበን በለሎጋው ሺቦም ይዘናት እንምጣ አጅበን በደቡብ አሸበሌን አሸበል ጋሜ አሸበሌን አሸበል ሎጋ ያጥራቸው እሾክ ቢሞዣለቅ ክፉ ውሻቸው ይዞ ቢደርቅም እኔ ልጅቷን ካየኋ አለቅም እኔ ልጅቷን ካየኋ አለቅም መሸትሸት ሲል ይዘን ደፈጣ እንመክትና ዱላም ቢቃጣ እንሂድና ይዘን እንምጣ እንሂድና ይዘን እንምጣ አሸበሌን አሸበል ጋሜ አሸበሌን አሸበል ሎጋ አሸበሌን አሸበል ጋሜ አሸበሌን አሸበል ሎጋ